ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
አሁን አናግሬሽ ነበር። እንትን ቴሌ ብር ላይ ልኬላቸዋለሁ። እንትን ላይ ከዛ screenshot ኡን ላኩልን ቴሌግራም ላይ።
ቴሌግራም ላይ ያው screenshot ኡን ስልክ ቁጥርና ስም ልኬላቸው።
ማን ነው ስሞት? ስሞት ማን ነው? ደንበኛችን
ምን አልሽኝ?
ስሞት ማን ነው?
አቤል
አቤል ነው የሚለው የቴሌግራም ቁጥሩ።
አዎ
የቴሌግራም ስሞት አቤል ነው።
አዎ
እያመጣልኝ አይደለም። ስልኮ ትንሽ ይንገሩኝ።
ሀያ ሶስት አስራ አንድ ሀምሳ ስምንት ሀምሳ
ሀያ ሶስት ሀያ ሶስት አስራ አንድ ሀምሳ ስምንት ሀምሳ ሀምሳ ስምንት ሀምሳ አቤል አንገሳ ነው።
አዎ
እሺ የሁሉ ስፖርት account ስምና ስልክ ቁጥር አንድ ላይ አድርገው ይላኩልን ደንበኛችን።
የሁሉ ስፖርት አካውንት ስምና ስልክ አንድ ላይ አድርገው ይላኩልን።
ልኬልሻለሁ እኮ።
እኮ የትኛው ነው ይሄ? አንድ ስልክ ቁጥር ነው የላኩት።
okay በሌላ ስልክ ቁጥር ነው እኔ ልንገርሽ ስልክ ቁጥሩን
እዛው ቴሌግራም ላይ ደንበኛችን የሁሉ ስፖርት account ስልክ ቁጥርና ስም ይሄ ነው። ይሄ ደግሞ አ- አሁን የላኩበት ስምና ስልክ ቁጥር ነው ብለው ይላኩልን። እሺ
የአሁኑ አይደለም ማለት ነው።
የአሁኑ ነው ግን ይሄኛው ስልክና ስሞት ነው አይደለ? ሁሉ ስፖርት አዎ።
የሚጠቀሙበትን username ኦትንና ስልኮትን ይላኩልን ነው ያልኩት ደንበኛችን።
ይሄኛው መሰለኝ እኮ እንደዛ ነው የተሞላው መሰለኝ።
እስኪ check አድርጉና ይላኩልን። መልካም ቀን።
እሺ